የምንወደው ሄሎ ዳይ ነኝ። ከመቼ ነው የምደውለው?
እሺ ዳይ ሰላም ነው ሰላም እንዴት ነህ?
አለሁልሽ። ትናንትና እንትን ካይሮን ላይ ሙቤ ሰባ ስምንት የሚለው ሾፕ ላይ እሺ አ፣ አንድ ከተመር ዊን አድርግ ያለው ብሎ ፍሪደም ሲደረግ ሰላሳ ብር ነው ያለው እና እሱ ሁለት ሺህ ብር ነው የበላሁት ብሎ እስኪ ቼክ ልታደርግልኝ ነበር ያ ትላንትና ትኬቱን ላክልኝ።
ሌላ ክል ምኑን ላክልኝ event ነበር ትኬቱን አይ አይደለም ሙሉ ትኬቱን ላክልኝ ወይ ደግሞ ticket ID ውን ላክልኝ ticket ID ማለት ይሄ ረጅሙ ማለት ነው ረጅሙን ማለት ነው። አዎ እሺ፣ እሺ ማን ብዬ ላክልሽ ቤቲ ብለህ
እ ቤቲ ቤቲ ቤቲ እሺ ቤቲ እሺ እሺ እሺ አሁን ልክልሻለሁ እሺ